ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
account ኤ ላይ ብር ነበረ ወደ ሰማንያ ብር የራሴ አለ ስጦታም የሆነ የተሰጠኝ አለ ግን ስመድብ ኦንላይን እምቢ አለኝ።
ምንድነው የሚሉት?
ምንም X ነው X ምልክት ብቻ ነው የሚያሳየው። ጽሁፍ የለውም።
ምልክት። እሺ አዎ።
shot አድርጉና በቴሌግራም ይላኩልን
ምን ሆነ እንትኑን እ
እንትኑን screenshot አድርጌ አዎ ቁጥር የያዘኛ ነው ቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት እሺ